hello ጤና ይስጥልን ቤት ቤት
hello
hello አቤት
አላሎ
ሰላም
እንትን ዲፖዚት አግኝቼ ነበረ እሺ
ዘጠኝ መቶ ብር አልገባም ከቴሌ ብር አግኝቼ ነበር
እሺ message ኡን ቴሌግራም ላይ ላክልን እሺ ካልገባልህ እ እ እ deposit message ኡን ቴሌግራም ላይ ላክልን እኮ ዘጠኝ መቶ ብር አግኝቼ ነበረ እሺ
እና በዜሮ ዘጠኝ ሰማንያ ስድስቱ ነበር deposit ያደረኩት
okay እሺ እኮ message አለ አይደል deposit message ከ በ- አልመጣም በቻኮ እኮ።
ወይም በሳንቲም ማድረግን የሚያሳይ አልመ- ከቴሌብር የተላከልህ አልመጣም
አዎ ማስላክ ትችላለህ ቴሌብር
አሀ እኔ- አሀ፣ እኔ እዛ ወደ እናንተ የላኩትን ነው ምልክልሽ ልካሃል ወደ ቤት ቤት
አዎ ገብቷል ወደዛ መላኬንም እንትን ብሏል
no አይ ከ- ከ- ወደ ቤት ቤት ብር deposit ስታረግ ከቴሌብር የተላከልህ message የለም እኮ አለ መላኬን አዎ እሱን ላክልኝ ቴሌግራም ላይ በም- በምን ልላክልሽ ቴሌግራ- ቴሌግራም ላይ ቴሌግራም ቴሌግራም ላይ?
ላይ ኤስቲቪቲ ነው የምገባው አዎ ቤት ቤት አይ ስልክ ልስጥ ቴሌግራም እሺ።
ስልካችንን ዜሮ ዘጠኝ ዜሮ ሶስት እሺ ዜሮ ሶስት አርባ አራት
እሺ አርባ አራት
ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አር- አርባ ሰባት እ እ ሰላሳ ሰባት አርባ ሰባት አዎ
እኮ ዜሮ ዘጠኝ ዜሮ ሶስት አልሽኝ አዎ እሺ አርባ አራት ሰላሳ ሰባት አ- አርባ ሰባት አዎ እሺ thank you thank you እሺ እሺ